አቤት አልበራልኝም እና ትኬት ቁጥር ልንገርሽ።
ንገረኝ። እሺ፣ አንድ አንድ አስራ አራት እሺ፣
ሰላሳ አራት እሺ።
ሀያ ስድስት ሀያ ስድስት ስልሳ አንድ አንድ ጨዋታ ተሰርዞ ነው። ይሄ።
ተሰርዞ ነው የመጨረሻው።
አዎ አዎ እሺ
postponed ነው ነው።
አዎ post እንደሆነ ነው።
ስለዚህ እ፣ ጠብቀውና 24 ሰዓት እስኪሞላው እሺ ያርምልክና ያለክን ቦነስ ይሰጣል።
እሺ አሁን ሌላ ዛሬ ሶስት ነው 22 ዛሬ አ።
ለአምስት ሩብ ጉዳይ እስከዛ ድረስ እሺ።
ጠብቆ ከዛው ራሱ ያርምላል፣ update ያደርጋል።
እሺ እሺ።
ይሄ ሌላም አለ። ቆይ ንገረኝ። እሺ፣ አስራ አራት እሺ፣ ሀያ እሺ።
አርባ ስምንት 48 ዜሮ ሰባት 07
አዎ
ይሄ ሶስት game ወድቆብሃል።
እሺ እሺ፣ እናመሰግናለን።
thank you እናመሰግናለን። እሺ